ሰላም ጤና ይስጥልኝ አዎ ዶክቲ
እንትን ከነዚህ ወረቃችሁ ያቀርባችሁ ሰራተኛ እንፈልጋለን ምናምን
አዎ
ውሸት ነው ወይስ እውነት ነው? ቆየ
ለቀናል አዎ ቪዲዮ ነው ይኸውና ከቪዲዮ ውስጥ መመዝገቢያ ሊንክ ስለለቀቀ አይቻለሁ፣ ተመዝግቤያለሁ።
ስለዚህ ደውላለን እንዴት ይሆናል
እ? እውነት ነው እና አዎ እውነት ነው እሺ፣
እሺ አመሰግናለሁ።
እሺ